hello ሰላም ጤና ይስጥልን።
አቤት አብሮ ይስጥልን።
ብሩ ስንት አሁን- አልኩላው screenshot ን ልኩታለሁ በቴሌግራም ይዩት።
okay ማን check ማን የትኛው ቁጥር ላይ ነው?
ወደ ዜሮ ስድስት መጨረሻው።
ዜሮ ስምንት አዎ
እስኪ እሺ፣ ሙሉን ነገር ላኪልኝ እስኪ። ያው የሌላ ስልክ ስለሆነ መረጃውን ለማሳየት
አዎ ሙሉ ልክ ይሉታለሁ።
ቴሌግራም ላይ ይዩት እኔ ላይ ገብተው ቴሌግራም ላይ። አዎ እሺ
እሺ እሰግናለሁ።